Hello ጤና ይስጥልን።
አብሮ ይስጥልን። ፍሊንትስቶን ሆምስ ምን ልርዳው?
ቢሮዎቹ የት አካባቢ ነበረ?
Okay ገርጂ፣ ልደታና ቦሌ።
ገርጂ፣ ልደታና ቦሌ።
አ
እሺ፣ እሺ።
እርሱ እርሱ የት አካባቢ ኖት?
እኔ መርካቶ።
መርካቶ የልደታ ይቀርቦታል ማለት ነው።
እሺ፣ እሺ።
ልደታ የገበያ ማዕከል አወቁት?
አዎ፣ አዎ።
እዛ ላይ ይሄ ground ላይ ለየት ያለው ፎቅ ማለት ነው።
አዎ፣ ነጭ ብዙ መስኮቶች አሉት።
አ እዛ ላይ አለን። ስሙትም ማን ልበል?
ዳንኤል።
አቶ ዳንኤል ልበል ወይስ ዳንኤል?
አ ዳንኤል ዳንኤል። እሺ እ፣ አ፣ ለመች ለመሄድ ፈልገው ነው? ለዛሬ ነው ለነገ?
አዎ፣ ዛሬ ወደ ከሰዓት።
እሺ እሺ። እንትን ማስታወቂያውን በምንድን ነበር ያዩት? ቲቪ፣ ሬዲዮ፣ social media?
ሶሻል ሚዲያ እሺ እሺ። መልካም ቀን ዶክተር አ አቶ ዳንኤል።